ቆይ ከዚህ ሲጠራ ግን አይቆጥርም እንዴ? አቤት እኔ የምልህ record የሚያደርገው ማለት ነው። Hello ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ሰላም ከችፕችፕ ነበር የምደውሉት።
እሺ፣ Okay ያልመጣ order ነበሮት አይደለ?
አዎ፣ ነገ የሚወጣ ይቅርታ፣ ነገ መረከብ ይችላሉ። የአይብ order እሺ፣ አዎ።
Location የት ነው?
ምን አልሽኝ? እንትን ቶታል ሶስት ቁጥር ማዞሪያ፣
ማዞሪያ ሶስት ቁጥር የት አካባቢ ነው? ይቅርታ ቶታል ሶስት ቁጥር ማዞሪያ ማለት ከጦር ኃይሎች ወደ ታች ጦር ኃይሎች። እሺ፣ እሺ፣ ይሄ ወደ ወደ ብስራተ ገብርኤል ወደ ጦር ኃይሎች የሚወስደው አደባባይ ማለት ነው እና አዎ።
ወደ አየር ጤና የሚወስደው አደባባይ። አዎ፣ ገባኝ። እሺ፣ ይመጣሉታል። እሺ፣
እሺማ፣ መልካም።
እሺማ።